ቤት ቤት
approve ለማድረግ ነበር ወስጀው ቤት ቤት ቁጥር የደወልኩበት ነው። ስንት ብር ነው?
አንድ ሺህ ብር እሺ ጠብቀኝ። ይቅርታ በስም ነው account ነበር የደወልክበት ነው አይደለ?
አዎ
እሺ አሁን confirm አድርጌ እላለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ አሁን processing ላይ ነው።
እሺ ይቆያል ወይ ቻፓ ስለሆነ ትንሽ ሰዓት ይፈልጋልና ጠብቀው።
እሺ እሺ መልካም ቀን።